አብሮ ይስጥልን። ሆነ cashier code ልንገርህ፣ እየልኝ አብራልኝ። አስራ ሁለት ሰባ ሰባት
አስራ ሁለት ሰባ ሰባት አርባ ሁለት ዜሮ ዜሮ አርባ ሁለት ዜሮ ዜሮ እሺ አንድ ጨዋታ ወጥቶባል። lost ነው። እሺ
የትኛው ነው የወጣው?
ኢንተር ሚላን ከቦሎኛ ኢንተር ሚላን ከቦሎኛ team one to score ነው ያልኩት። እሱ ጨዋታ team one to score እኮ ከ extra time ላይ ነው ያገባው። ዘጠና ደቂቃ ዜሮ ለዜሮ ነው ያለቀው ጨዋታ።
አሀ እንደዛ ነው። እሺ እንደዛ ነው። እሺ እሺ